Hello Hello፣ አቤት።
ጤና ይስጥልኝ።
አብሮ ይስጥልን።
Flintstone Homes ነው።
አዎ፣ Flintstone Homes እንትን ነበረ እና ፍቀደ ፈልጌ ነበረ እና ልደት አካባቢ ነበር ያለው ሱቅ ሱቆች እሺ።
አሉን ብላችሁ ማስታወቂያ ሰምቼ ነበረ።
አዎ፣ ደግሞ ልክ ነው አሉና ልደታ አካባቢ ነኝ። ልደታ ቤተክርስቲያን ጋር ነው። የቱ ጋር ነው ያለው site አችሁ?
እሺ፣ ከልደታ ፍ- እ፣ ፊት ለፊት ቤተክርስቲያኑ ጋር ነው አሁን ልደታ ፊት አዎ ለፊት።
ቤተክርስቲያን ጋር ነው። አዎ ከዛ ይሻገሩና አዋሽ ባንክ አለ እሺ።
ህንጻው ይታያል። ይሄ መስኮት ትንንሽ መስኮት አዎ።
መስኮት ያለው ህንጻ አይ እዛ ground ይታያል።
ላይ ግቡ፣ ይታያል።
አዎ ይታያል።
በቃ ground ላይ ግቡ፣ እናየታለን። ከጠፋበት እሺ።
ይደውል። ማን ልበል ስሞትን?
ሀገር ይባላል።
እሺ፣ እሺ። ምን ላይ ነበር ማስታወቂያችን የሰሙት?
ሬዲዮ ላይ እሺ፣ እሺ።